ጤና ይስጥልኝ። ከኢትዮጵያ ወደ ሰሜን በኩል
ጤና ይስጥልን።
አቤት ማ- አ- ኦክ- ሲሊንደር ብለን ነበር፣ ጠዋትም ደውለን ነበር። ዛሬ እሑድ ነው፣ ስራ ሊበላሽብን ነው።
እሺ፣ ያስመዘገቡበትን ስልክ ቁጥር ይነግሩኛል?
አዎ ጠዋት እኮ ተደዋውለናል። መሀሊት ግሮሰሪ።
ዛሬ ጠዋት ደውለው ነበረ?
አዎ አዎ አስመዝግበዋል?
አዎ ሀያ አንድ ሰላሳ ሁለት አስራ ስምንት አርባ ሶስት ዜሮ ዘጠኝ ሀያ አንድ ሰላሳ ሁለት ሰላሳ ሁለት
አስራ ስምንት አርባ ሶስት አስራ ስምንት አርባ ሶስት መስመር ላይ ይጠብቁኝ ይፈልግሎት የ- የኦክሲጅን ጥያቄው ነው ደንበኛችን። አዎ እ፣ የጠየቁኝን በጠየቁኝ መሰረት ወደሚመለከተው አካል አስተላልፍሎታለሁ እና እስኪመጣሉት በትዕግስት ይጠብቁ።
ጠዋት እ፣ ተደዋውለን ነበር አዎ
እና ይህ
እባካችሁ ይተባበሩን።
እሺ እኔ እ፣ ጥያቄዎት መዝግቤ ወደሚመለከተው አካል አስተላልፍሎታለሁ።
ማስተላለፍ ሳይሆን እኛ እንዲ- እንዲመጣልን ነው የምንፈልገው።
አዎ ከአራት ቀን በፊት አስመዝግበናል።
አዎ ገብቶኛል ደንበኛችን እና ከአራት ቀን በፊት አስመዝግበው እስካሁን እንዳልመጣልዎትን አድርጌ ጽፌ ወደሚመለከተው አካል እሺ አመልክቻለሁ።
እሺ እሺ እሺ ይመጣልዎት በትዕግስት ይጠብቁ።
ተናነስ